ሰላም ነው እንትን ይኸውልሽ አንድ ጨዋታ post ተብሏል እሺ
እና አንድ team ደግሞ ጥሎኛል። ማስተዛዘኛ አልቀበልም
ስንት ልውስት ነው ያለው?
እ ስንት ልውስት ነው ያለው?
አንድ ተራዝሟል፣ አንድ ጥሎኛል።
odd ኡ ስንት ነው?
odd ኡማ ከሀያ አንድ በላይ ነው።
ንገረኝ cashier code ኡና።
አስራ ሁለት እሺ ሀያ ሁለት እሺ
አርባ ስምንት ሀያ አንድ
ድጋሚ ንገረኝ። አስራ ስምንት ሀያ አንድ
አስራ ሁለት ነው እንጂ አስራ ሁለት ሀያ ሁለት እሺ
አርባ ስምንት ሀያ አንድ
መቶ ብር ሰጥተዋል እኮ እሺ እሺ እና አለቀቀውም ብዬ እኮ ነው።
ይለቃል። ትንሽ ጠብቀው። እሺ ደግሞ በ cashier እኮ በእንትን እኮ ነው የከፈትከው እንትን ያልከው በ cashier online ነው በ cashier ነው
ማለት በካሸር
ማለት የቆረጥከው cashier ማለት አልገባኝም።
cashier ነው ሱቅ ላይ ሄደህ አይደል የከፈትከው አዎ እኮ እዛ ውስጥ ነው የሚገባው ከእነሱ ነው የምትቀበለው
እሺ እና ከእነሱ እጄ እኮ ገና አለቀቀውም ብሎኝ እኮ ነው።
okay እንደዛ ነው በቃ ይገባላል እሺ አሁን ለቅቄዋለሁ እሺ እሺ፣ እናመራ አመሰግናለሁ።
ችግር የለም መልካም ምሽት እሺ ታንኪ